ሄሎ
ሄሎ ዋሽንግተን የሕክምና ማዕከል ምን ልርዳዎት?
ሰላም እንዴት ነሽ?
ሰላም
እንትን የኩላሊትና የወገብ ሐኪም መች እናገኛለን?
okay እሺ ቆይ አንዴ እሺ ዶክተር ጀማል ይባላሉ የኩላሊት special አችን እሺ እሳቸው ደግሞ የሚገኙት ደግሞ ማክሰኞ እና ሀሙስ ነው የሚገኙት ዘጠኝ ሰዓት ላይ ዘጠኝ ሰዓት አዎ እሺ ለወገብስ የለንም የወገብ የለ ሁሉንም ነው
የኩላሊት ነው እሳ- እሳቸው የኩላሊት ነው የሚያዩት
okay አሃ። እሺ ስለዚህ book ታደርጊልኛለሽ credit አላችሁ አይደል የአቢሲኒያ
አላቸው
እሺ። ስለዚህ book ታደርጊልኛለሽ ለነገ እሺ ይቻላል
እሺ። ስልክ ቁጥር ልንገርሽ
ቆይ አንዴ ከዚህ በፊት ታክመው ያውቃሉ እኛ ጋር ነው ወይስ የመጀመሪያቸው ነው የመጀመሪያ ነው
እሺ ንገሪን ስም
ዜሮ ዘጠኝ አስራ አምስት no ስም ስም ስም ኑረዲን ምትኩ አያሌው
ኑረዲን ምትኩ አያሌ አዎ እሺ ቁጥር ንገሪ ዜሮ ዘጠኝ አስራ አምስት እሺ
ስልሳ ሶስት እሺ
ሀምሳ ሰባት ዘጠና ስምንት
በቃ ይዤልዎታለሁ እሺ አመሰግናለሁ እሺ ማይደስ እሺ እሺ መልካም ቀን አሜን ላንቺ